ሞተን ጭቁር ጤና ይስጥልን ቤስት ቤት
ጤና ይስጥልኝ።
አብሮ ይስጥልን ቤስት ቤት ነው የምንረዳ።
አዎ ቦነስ አልተለቀቅልኝ ነበር እስካሁን በእናትህ።
እሺ ከአሸር ኮዱ ንገረኝ እስኪ ትኬቱ
ኮዱ ልንገርህ?
ከአሸር ኮዱ ንገረኝ።
እሺ አስር
አስር
ሰላሳ ሰላሳ
ዘጠና አምስት ዘጠና አምስት
ዘጠና ሁለት
እሺ loss ticket ነው። እሺ hello አቤት አቤት loss ticket ነው፣ ቦነስ የለውም። hello hello
ስልክ ጨዋታ ወጣበት አንድ ጨዋታ ነው የወጣው፣ ግን የቲኬቱ total odd ከወጣው ጨዋታ ጋር ሲካፈል ከሀያ በታች ነው። ስለዚህ ቦነስ አ፣ እሺ አይኖረውም።
እሺ፣ አመሰግናለሁ።
ችግር የለውም።